Hello?
Hello?
Hello?
Hello?
አቤት አቤት
አቤት። አይ ተደውሎ ነው።
ተደውሎልህ ነው? ስሜን ንገረኝ እስኪ። ከኢትዮ Chicken ነው የምንደውለው እና ስሜን ንገረኝ።
okay ጸጋ ያስፋው።
ጸጋዬ። አዎ ቅድም ደውለህ ነበር አይደለ?
አዎ ደውዬ ነበረ። አዎ message ደርሶህ ነው ጫጩቶቹ የሚገቡበት ቀን message ደርሶህ ነው?
message እንደርሶ እንደገና ተ- እንትና ጋር የተነጋገረው ዛሬና ነገ ነው።
አሀ፣ ዛሬ እና ነገ ለነገ አለኝ እየደወሉ ደውሎ ነበር?
ነበረ። ለነገ ነው ያለኝ። እሺ፣ እዛ እህ።
ለነገ እሺ message ኡም message ኡ መቼ ይደርሳል ነው ብዬ የምለው።
message ኡ የአርብ ዕለታ ነው እንትን ያለው በያዘልኝ ምናምን message ኡን- እንደዛ ነገር ነው እሺ።
ልጁ ስሙ።
አ- አዎ አዎ፣ ምንድን ነው እ፣ የተሳሳተ መረጃ እንዳይሆን እሱን ለማረጋገጥ message ኡን forward ታደርግልኛለህ? አሁን በምነግርህ ስልክ ቁጥር ላይ
እሺ ስልክ ቁጥር ልንገርህ እና ለመያዝ መቻል
እሺ እሺ ነገር ዜሮ ዘጠኝ
እሺ አርባ ሶስት
እሺ አርባ ሶስት ዜሮ ሰባት
እሺ ሀምሳ ሰባት ሰባ አንድ
ሀምሳ ሰባት ሰባ ሰባ አንድ አንድ አዎ በዚህ እ፣ ስልክ ላይ message ኡን forward አድርግልኝ።
እሺ እሺ እሺ እሺ።
እሺ